Mr. Mc... Hello? ሄሎ ጤና ይስጥልኝ።
ሄሎ ሄሎ፣ ጤና ይስጥልኝ። ከጌርጌሴን ነው የምደውልልዎት።
እሺ፣ ምን ታሉ?
ሄሎ አቤት፣ አይሰማም?
እ፣ ይሰማል። ከጌርጌሴን ነው አሁን ደውሎ ነበር አይደል?
አይ አልደወልንም። እናቴ ስንት ቁጥር ላይ ስንት ቁጥር ነው? እስኪ ተደጋጋሚ እንደዚህ እየተባለ ነው።
እህ እ፣
ልክ አደረግሽ። አሁን ይሄ ቴሌ ነው እና
አሁን አልደወሉም።
አ፣ ኢትዮ ቴሌኮም ነው አሁን የደወልሽው አንቺ።
ወይ- እስኪ ስንት ቁጥር ነው ንገሪን እስኪ። ተደጋጋሚ እንደዚህ እየመጣብን ስለሆነ check እናደርግ። አሁን የደ- የተደወለበት ቁጥር የተደወለበትን እ፣
አ፣ ይሄኛውን ስልክ ነው።
አዎ አንቺ የደወልሽበትን ቁጥሩን እሺ፣ ትነግሪኝ።
ያዝ እሺ
011 ዜሮ አስራ አንድ 1 አንድ 54 ሀምሳ አራት 10 10 ይሄ የአንቺ ነው አይደል?
እህ እ፣ ይሄ የአንቺ ቁጥር ነው አይደል?
የጌርጌሴን ነው የድርጅት ነው።
እኮም አሁን የደ- አንቺ አንቺ የደወልሽበት ነው ይሄ።
አዎ አዎ አዎ፣ ራሱን እኔ የደወልኩበት ነው አዎ እስቲ ስንት ላይ ነው አንቺ የደወልሽው?
ማለት ስንት ነው? ተደጋጋሚ እየተደወለ ነው እና እ፣ ይሄ ደግሞ የቴሌ ኤጀንት